ጤና ይስጥልኝ ስትሪ ማዕከል
አዎ አሁን ላይ ቦታ ይዤ ከፍዬ ነበረ፣ ግን text አልደረሰኝም በ message
ምን ያህል ደቂቃው ነው ከከፈሉ?
ቢያንስ አንድ ሀያ ሰላሳ ደቂቃ ይለኛል።
እስቲ ሊያው ራይል ታረቀኝ ነው አይደል?
አዎ
እሺ አንዴ እያየሁት ነው።
አስ-
ማ ትኬት ዶኗል ይላል።
ለ- ስለዚህ በእኛ በቴሌግራም ፔጅ ትኬቱን ስክሪንሻት አድርጌ ልክሎታል።
እሺ እሺ በሱም ማሳየት ይችላል። ያው ቴክስትም ትንሽ ቆይቶ ይገባሉታል።
እሺ ትኬትን መሆኑን ለማሳየት በቴሌግራማችን ልክሎታለሁ።
እሺ እሺ ሌላ የምረዳውት ነገር ነው?
አይ ለማ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ጊዜ